ጤና ይስጥልኝ ሁሉ ስፖርት ነው። ባክዎ ምን ልርዳዎ ጤና ይስጥልኝ። አይ የ information ፈልጌ ነበረ። ኦንላይን የተበሉ ቲኬቶች ትላንትና አልገቡም እና technical ችግር ነው ወይስ deposit ምንም ምንም አይቀርም? ደግሞ ዛሬ ቴሌብርም ወጥቷል አይቀርም።
deposit ማድረግ ፈልገው ነው ነበረ እሺ deposit ለማድረግ ሌላ የቴሌግራም የቴሌብር account ልስጦት ያዙና screenshot እሺ።
አድርገው ለዛ ሰው የላኩለትን ወደ እኛ ቴሌግራም ይልኩልናል።
ወዴት የላኩትን? አዎ ለዛ የላኩትን አዎ ለምትልጭን ቁጥር የላክሽን። እሺ አዎ።
እሺ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ አንድ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትህ አምላክ ማርዬ
ማነው ስሙ?
ፍትህ አምላክ ማርዬ
ፍትሐ አምላክ ማርዬ። እሺ አዎ ከዛ ከዛ ቴሌ- screenshot ቴሌግራሙ አድርገው ይሄ ነው?
ቴሌግራሙ ልንገሮት እሺ የቴሌግራሙን ንገሪኝ።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እዛ ላይ ስሞትን ሙሉ ስሞትን እሺ ስልኮትንና የሁሉ እሺ።
ስሞትና ስልኮትን አንድ ላይ አድርገው ይላኩ። እሺ ደንበኛቸው እሺ በጣም ጥሩ። እሺ ኦንላይን የበላ ነው እንዴት ነው የምንሆነው?
እሱ ይገባል?
የተስተካከለ ነው። አዎ የተስተካከለ ነው።
እሺ ሲስተካከል ይገባልዎታል።
እሺ እሺ መልካም ቀን።